በሆዱ የማትስማማ ካታሚድ ዝም ብላ የምትነጫነጨው
ሄሎ
አቤት ሰላም ጤና ይስጥልኝ ከቤት ቤት ነው የምደውለው
እሺ
እሺ እ ምን ነበረ ጥያቄው አልተግባባት ስለመሰለኝ ነው የደወልኩት አልገባኝም አዎ ግን እየላኩልኝ ያሉት አንድ ቴክስት ነው አይደለ ሀምሳ ብር ኖ ሁለትን ይላኩልሽ መጨረሻ ላይ ላኩልሽ ሁለት ነው ጠዋት እንዳስገባው ከዛ ድጋሚ አስገቡ መጀመሪያ ያስገባ አንድ ክፋ ድምጽ የተሰማኝ አይደለም ደግሞ ያህል መጀመሪያ ያስገባሁት ማለት ነው እሺ
እሱ አልገባም ከዛ እሱ እምቢ ሲለኝ ቆይ እሱ እስኪገባ እስኪገባ ብዬ ሁለተኛ ድጋሚ አስገባው
እያየሁት ላውራ ከአንድ ጠብቀኝ እ አንዴ እያየሁት ላውራ ጠብቀኝ አንዴ መስመር እሺ
መቼ ነበር ይሄን ሀምሳ ብር የላከው እዛው ላይ ጠዋት።
ቀና ብላ ነው ዛሬ ጠዋት ሁለት
ሰው አንተ እያልክ ያለው አንዱ ነው አንዱን የገባልኝ ነው አንደኛው ነው የገባው
የለ ትራንዛክሽኑ የሚያሳየኝ ማለት ነው ሀምሳ ብር አንዴ ብቻ ነው እንደተላከ ነው ወደዚህ አካውንት ማለት ነው አንዴ ነው የሞከርከው ምንም ፔንዲንግ ላይም ያለ ሌላ ስታትስ የለም የገባም የለም ላይ ገብቷል ያልኩክ የገባውን ብቻ ነው እንጂ አሁን እየላክል አሁን ያልከውን ሀምሳ ብር እሱኛውን እዚህ ወደዚያ እ ምን አልከኝ ምናሽን አልሰማሁም
ዛሬ አይደለም የላከው አንዱን ሁለቱንም ዛሬ ነው ሁለቱም ዛሬ text አላየሽም እንዴ አዎ የላኩልሽ text ሁለቱም ዛሬ ነው አዎ እዚህ ጋር አለ?
የሚያሳየው አዎ አዎ እኮ እናንተ ስትሰራ ላይ ላይገባ ይችላል ግን በቻፓ እንደገባ እኮ ያሳያል አ text ኡ
አንዴ ጠብቀኝ እሺ እሺ
ሌላ account አለ እንዴ ይቅርታ